የሆነ ብር የሚገባለት ነው። በሴንቲም ወደ ኋላ አድርጌ አንድ ሺ አራት መቶ ሰማንያ ብር እናንተ ጋር register አድርጌ ነበር አስመዝግቤ ነበር ደረሰኝ ሆኖ ማለት ነው።
ቴሌግራም ላይ ቴሌግራም ላይ ልኬ ነው፣ ግን የላኩት መስመር በስህተት የተሳሳተ መስመር ልኬበት ድጋሚ ላኩ።
የት ቴሌግራም ነው የላኩት?
በሰባ ስምንት ቤት
እሺ ይላኩ ድጋሚ ትክክለኛ።
እሺ በሰባ ስምንት ቤት ድጋሚ ላከው። እሺ